ይስጥልን።
hello hello፣ ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
ደውዬ ነበረ አሁን አስተላለፍችልኝ። እንዴ?
ምን ነበር ደንበኛችን
እ ብልሽት
ደውለው አስመዝግበው ነበር በዚህ ስልክ?
አ አ አሁን ደውዬ አስመዝግቤ ነበር።
በ- አሁን በደወሉበት ስልክ ደንበኛችን እ፣ ዛሬ አልተመዘገበም። ምናልባት ትናንትና ይሆን የደወሉት?
ትላንትም እ፣ ደውዬ አስመዝግቤ ያለው ዛሬም እ፣ ጠዋት ደውዬ ነበር።
አቡገላን ባርና ሬስቶራንት ነው።
አዎ
አሁን ደንበኛችን ተመዝግቦ ወደሚመለከተው አካል ተላልፎሎታል። ይመጣሉ፣ እኮ አሁን ይመጣሉ።
ዛሬ ይመጣሉ። ስራ ካልበዛባቸው ይመጣሉ ደንበኛችን።
ኧረ በእናትሽ ሌላ ኧረ የምረዳው ነገር አለ?
በእናትሽ፣ ሌላ አማራጭ እንኳን እ፣ ማሽን የለኝም መስመር ላይ ያለው
እ? hello ደንበኛችን መስመር ላይ ነው።
አዎ አይሰማም hello